እሺ
እኔ ስም ቢጫ ኢትዮጵያ ባህነኝ ዋክስ መደርሳዎች አና ጠዋት ትናንት አስመዝግቤያለሁ። ጤና አዳሚ ለቴክኒሻን አልደረሰም ነው የሚሉኝ።
እሺ ደንበኛችን የቢጫ አይዲዮትን ይንገሩኝ።
አስራ ስድስት አምስት ሰላሳ ሁለት እሺ አንዴ መስመር ላይ ጠብቁኝ። እሺ በዚህ ት- እ, ቁጥር አላገኘሁትም። ስልክ ቁጥር የተመዘገበበትን ቁጥር ይንገሩኝ።
ይሄው ይሄ ራሱ የደወሉበት አዎ እሺ አንዴ ጠብቁኝ። እ፣ የግሮሰሪው ስም ምንድን ነው? ደንበኛችን ጤና አዳም ጤና አዳም። እሺ እሺ፣ ደንበኛችን ተመዝግቦ ተላልፎልታል። ምናልባት system ይሆናል የያዘው።
አ- ትላንትና አሁን ድ- ድጋሚ ዛሬ መዝግ- ጠዋት ቆየውን አዳምጪ። ዛሬ ጠዋት ትላንትና እሺ።
ትላንት እሺ።
ጀምሮ ታዲያ system አይሰራም። የኔ ብቻ ነው የማይሰራው።
እዚህ ጋር እንደሚያሳየኝ እንደመተ- እንደተመዘገበና እንደሄደ ነው። ማነው እንደሄደ ነው አልደረሰም?
የሚያሳየው።
አዎ፣ ማን ነው አልደረሰም ያለው?
technician ኦቹ ላይ ስደውል technician፣ እኛ ጋር አዎ።
አልደረሰን፣ ከዛ ካልደረሰን እንዴት አድርገን እንምጣ? ሪፖርት አልተደረገም ነው የሚለው። እሺ።
እዚህ ግን እንደተላለፈ ነው የሚያሳየኝ። ለማንኛውም አለችኝ ስለተፈጠረው ጠዋት ነገር ቤቴልሄም በጣም- የምትባለው ኦፕሬተርም ብላኛለች።
ምን ተልኳል ነው አለችሁት? አዎ ተል- አዎ።
ተልኳል ነው የምትለኝ፣ ግን እዚህ ላይ እንዳልተላከ ነው የሚደርስኝ አሁን መረጃ። እዩ እሱ ላይ አዎ ደንበኛችን ለእኔም እንደሚያሳየኝ እንደተላከ ነው። ነገር ግን እንዳልኩት ሊሆን ስለሚችል ድጋሚ እኔ መስ- ልኬሎታለሁ።
አሁን ስንተኛ እንደሆነ አይተሽዋል አይደል? እዩ አዎ አዎ እያ- እያየሁት እ?
ነው እያየሁት ነው። ግን ያው ተልኳል፣ አሁንም ልኳል።
አዎ፣ በጣም እንደዚህ አይነት ስህተትማ ለምን እንዴ? እኔ ስራ ትናንት ጀምሮ ከትናንት ወዲያ ጀምሮ ሳልሰራ በእናንተ ስህተት እኔማ ቴክኒሻን ማጣት የለብኝማ።